Hello አቤት፣ Hello አቤት።
ከዊ ፕላስ ነው የምደውለው። ዊ ፕላስ ምን?
የሚባል ድርጅት ዊ ፕላስ
ምንድን ነው እሱ ደግሞ?
አንድ application develop አድርጓል እና app ውስጥ እና እንደናንተ store ያላቸውን እ፣ ያካታል እና እዛ ውስጥ እናንተ እንድትመዘገቡ ነበር በነፃ promote እንድታደርጉ store ኣችሁንን። ሰው ከፈለገ ደግሞ delivery ከእናንተ ሱቅ delivery ን ለማድረግ እናደርሳለን።
እሺ ላኪልኝ። እነዚህ ሁሉ መረጃዎችን ቴሌግራም
link ኡንም ልላክልህ።
ያ link ነው። እሺ app ኡን አውርደህ ከዛ መመዝገብ ነው።
Okay።
እሺ፣ አመሰግናለሁ።